የሽምር ጨዋታ ዳር ዳር ልበልልሽ ላንሳልሽ ጨዋታ ዳር ዳር ልበልልሽ የትዝታን የትዝታን የትዝታን ነገር እስኪ ልግለጽልሽ ልጀምር ጨዋታ ዳር ዳር ልበልልሽ ላንሳልሽ ጨዋታ ዳር ዳር ልበልልሽ የትዝታን የትዝታን የትዝታን ነገር እስኪ ልግለጽልሽ አይኔ ሲንከራተት አሃ አሃ በጎዳናው መሃል እላመደው ባጣ አሃ አሃ ከሰው ያንቺን ያህል አረፋፍዳለው እህል ውሃ አሳል ቀኑ ያላንቺ ሲመሽ ሌቱ ባሳብ ሲያዝ ኮቴውን አጥፍቶ ትዝታሽ ሲጓጓ ደጁ ሲንኮሻኮሽ ብቸኝነት ገብቶ ባይተዋሩ ልቤ አሃ ሄደ ተጎትቶ እህ ለፍቅር እህ እህ ለመውደድ እህ እህ ለፍቅር እህ ይሄን ለመውደድ ትዝታ ጋረደው ትዝታ ጋረደው ምን ነው ያንቺን መንገድ ለፍቅር ለመውደድ ለፍቅር ይሄን ለመውደድ ትዝታ ጋረደው ትዝታ ጋረደው ምነው ያንቺን መንገድ ትዝታ ጋረደው ትዝታ ጋረደው ምነው ያንቺን መንገድ ትዝታ ጋረደው ትዝታ ጋርደው